ሄሎ
ሄሎ ጤና ይስጥልን።
ጤና ይስጥልኝ። ቅድም ነበረ
እሺ
ስሜን አንቺ ሁኚ ሌላ ሰው አላወኩም። መዝግበው text እናደርግልሃለን account እና ቴሌግራም ስልክ ቁጥር ብለው ነበር። እስካሁን ድረስ አልመጣም። ወደ አራት ሰዓት አምስት ሰዓት አካባቢ የደወልኩት እሺ። በቴሌግራም ላይ account ብሎ text አድርገውልናል።
አይ ቴሌግራም ቁጥሩም እኮ የለኝም እኔ ቁጥሩንም ስልክ ቁጥሩንም account ኡንም text እናደርግልሃለን ብለሽኝ ረሳሽው መሰለኝ።
አይ ብዙ ሰው ነው የሚያነሳው፣ በጣም ብዙ ሰው ነው የሚደውለው እና አሁን ስልኩን ቆይ ሰጡታል። ሰባ አምስት
ለያዘው አዎ ሰባ አምስት ሀምሳ
ቆይሻ አንዴ
እና በዚህ ስልክ ላይ ቴሌግራም ላይ account ብሎ text ያድርጉልን።
ዜሮ ዘጠኝ ሰባ አምስት
አምስት
እሺ ሀምሳ አንድ እህ
ሀምሳ አንድ አሉ አ ሀምሳ አንድ ብያለሁ።